Hello. hello
አቤት።
ሰላም ጤና ይስጥልኝ።
አብሮ ይስጥልህ።
እሺ ድር ገበያ ነበር?
እ ከድር ገበያ ነበር?
አ እሺ
ወደ ድር ገበያ ወደ ድር ገበያ ለመቀላቀል ነበር።
ለመመዝገብ ነበር?
አህ በዚህ ቁጥር ነው?
በዚህ ቁጥር ግን እሺ፣ ነ- መጀመሪያ እም፣
እ፣ መረጃ አስፈልጌ ነው እንትኑ ማለት ነው።
እሺ መጀመሪያ ስልጠና አለ። ከተመዘገብሽ በኋላ ስልጠና አለ። ለስልጠናው ቅድሚያ ክፍያ አንድ ሺህ ብር አለ። ልክ አንድ ሺህ ብሩን ስከፊ ደረሰኝ